hello ጤና ይስጥልኝ። ጤና ይስጥልኝ።
hello
ጤና hello።
ይስጥልኝ።
አብሮትልኝ
አቶ በሽር ኖት?
እ
አቶ ሄሎ በሽር hello ኖት?
ምን አልክ?
ሰማሁት።
hello አቶ በሽር ኖት?
አዎ፣ አቶ በሺር ነው።
ከ ArifPay ነበር የምደውልዎት።
አዎ፣ አሪፍ አይሽ። አሁን ሪፖርት አድርጌ ነበርኩ።
አዎ ሪፖርት አድርገው ነበረ አየ
እና የእርስዎ ትራንዛክሽን ከኛ ጋር ስላልተገኘ ቶ ኤክስፖርትን ያናግሩ። እሱን ለማሳወቅ ነበር የደወልነው።
እ፣ ቴክስት ምን አልከ?
ቶ ኤክስፖርትን
ከኤክስፖርት አዎ እ፣ በእነሱ ደውዬ ባላንስ የሆነች እኮ ብር
ተመልሶልዎታል? ብሮ እንደገባ ተመለሰሎት? ብሩ ተመልሶልዎታል?
አልተመለሰም። balance ብሎ ያሳያል እንጂ አልተመለሰም።
አዎ ከኛ ጋር ስላልተገኘ ቶ ኤክስፖርትን ያናግሩ ደንበኛችን።
አንቺ ያናግራ፣ አንቺ አይቻልም።
እሺ እኛ እናናገርና መልሱን እንነግሮታለን ደንበኛችን።
አየ እናቴ፣ አየ በጣም ይጠብቃለሁ። እሺ፣ እሺ ዛሬ ደንበኛችን ጁምዓ ነው፣ ዱዓም ያደርጋለሁ። እሺ እናቴ ደንበኛችን እናመሰግናለን። መልካም ቀን